ጤና ይስጥልን Best Bet ነው የምንረዳው።
ሰላም ነው ቤት
ሰላም አለን እግዚአብሔር ይመስገን። ይኸውልሽ እንትን account account ለመጫወት አንድ ጊዜ ሀምሳ ብር አንድ ጊዜ ደግሞ ሰላሳ ብር ከትቼ account ኡ ላይ አልመጣም።
ሄሎ
ሄሎ ድምፅህ ልክ አይደለም።
አይ፣ አሁን አይሰማም?
አ፣ እሺ
አይ ወደ account ለመጫወት ብር አስገብቼ እሺ account ኡ ላይ deposit ኡ ላይ አልመጣልኝም። አንድ ጊዜ ደግሞ እንደዚሁ ዛሬ ነው
አይደለም ጋ- ከትናንት ወዲያ ምናምን ነገር ነው።
መሴጅ መልስልኝ ልከህልናል አልኩኝ።
ቴሌግራም ላይ
ቴሌግራም ላይ ቴሌግራም ላይ አላኩም message ምናምን አላኩም።
message ኡንና የ Best Bet ስልክህን ላክልን። እሺ ቻፓ ስለሆነ እያስገቡ ያሉት message ኡን ስልክላቸው ነው የሚያስገቡት። ስለዚህ message ኡን ላክልኝ ለቻፓ ሳውቅልህና ይገባል።
እ እኮ message ምን አሁን message ምንድን ነው ማስ ማ- እንትን ቴሌብር የምልሽ ነው ያስገባኸው
እ በቴሌ ብር ነው።
እኮ ከቴሌ ብር ተቀናሽ መሆኑን message ኡን ይልክልህ የለ?
አዎ ይልካል።
አዎ እሱን message በእኛ ቴሌግራም ከ Best Bet ስልክ ቁጥር ጋር አድርገህ ላክልኝ።
እሺ እሺ።
እሺ
እሺ አመሰግናለሁ።